ሄሎ ሰላም ጤና ይስጥልን ቤት ቤት ላሽ እግዚአብሔር ይመስገን።
አፕሩቭ አልፈልግም ነበር ብር ትራንስፈር እሺ ዜሮ ዘጠኝ አስራ ሶስት እ
ዜሮ ዘጠኝ አስራ ሶስት እሺ ስልሳ አራት እሺ ስድስት ስልሳ አራት እ ስልሳ ሁለት
ስንት ብር ነው?
አስራ ስድስት መቼ?
አሁን
approve አድርጌልሃለሁ ይገባል። እሺ ስለደወልክ ነው። አመሰግናለሁ። መልካም ቀን